ላይ ደግሞ ኃላፊያቸው
ሄሎ ሄሎ ጤና ሄሎ።
ይስጥልን። አቤት ጤና ጤና ይስጥልን።
ይስጥልኝ።
አለን ከፕሊስ ተመምስ ነበር የደወልኩልህ።
እሺ እሺ፣ ቅድም ሳወራክ አሁን ያለሁበት ቦታ ማዳመጥ አልችልም ብለኝ ነበር።
ልክ ነህ ልክ ነህ ልክ ነህ። አዎ።
እውነት ነው። ባለፈው ስለ ቤት ጉዳይ እያወራን ነበረ። ቢሮ ብቅ አልክ እንዴ?
ቢሮ አልመጣሁኝም።
OK። በስራ busy ሆነ ነው?
አዎ አልተመቸኝም ነበር፣ አልመጣሁም።
OK። የኛ የሺ- የሺአይ ሰራተኞች እንደዚህ busy ለሆኑ ሰዎች ወጥተው ያስረዳሉ እና ልላክሎት።
OK ደስ ይለኛል። እዚህ እ፣ የጠዋት ቀጠሮ አድርገን አ፣ ይቻላል ይቻላል።
እ፣ ሁለት ሰዓት ተኩል ሶስት ሰዓት ለቡ አካባቢ ወይ ጀሙ
OK። እሺ ችግር የለም። መቼ ይሆኑሎት ታዲያ? መቼ ይምጡ?
እ፣ ዛሬ ምንድን ነን?
ዛሬ ማክሰኞ ነው ቀኑ።
አዎ
ስለዚህ ዛሬ ወይ ሐሙስ ጠዋት እናድርገው። አርብ ማታ ተደዋውለን እ፣ የምትሰጠኝን ሰው ሰታይ አ፣ ሐሙስ ጠዋት እናድርገው።
ይቻላል። እሺ አርብ አርብ ጠዋት ማ- መምጣት ይችላሉ። እሺ
እ እ አርብ ጠዋት መላክ እችላለሁ።
ይሁን አርብ። እሺ ችግር የለውም። ሐሙስ ግን ማታ እንደዋወል ማስል እሺ፣ ከአስራ አንድ ሰዓት ወይ እንደዚህ ምናምን ላ- የአርቧን ቀጠሮ ለማስታወስ እሺ፣ ይቅርታ ግን። እሺ ምንም ችግር የለም። እሺ፣ እሺ ወንድሜ፣ እሺ እሺ፣ አመሰግናለሁ።
አመሰግናለሁ። መልካም ቀን ይሁንልዎት።
ለሁላችን ለሁላችን እሺ።